hello hello hello ሰላም ጤና ይስጥልን።
ጤና ይስጥልኝ።
አብሮ ይስጥልን።
አዎ፣ ዛሬ አ፣ ስንት ጊዜ ደውዬ ነበር። አንተ withdraw ነው
አዎ፣ withdraw ነው። እስካሁን አልገባም።
በሳንቲም ፔይ ነው አይደለ?
አዎ፣
እሺ ቅድም ደውለህ ነበር አይደል?
አዎ፣
connection ችግር ነው የሚሆነው እና አ-
የሳንቲም ፔይ ነው አይደለ?
አዎ፣ ሳንቲ ቤ ነው።
ኦኬ ሶሪ። አሁን ማል እየሰሩ ነው። እሺ ትንሽ ጠብቀን። ማካል እየሰሩ ነው እና ትንሽ ጠብቀን። እሺ
ይገባሉ ይገባሉ። አማት አዎ አዎ።
እሱ ይፈልጋል።
እሺ ስለደወልክ እናመሰግናለን።
እሺ